ጤና ይስጥልኝ ቪዲያ ኢትዮጵያ ቤተልሔም ነኝ። እባክዎ ምን ልርዳዎት?
እንትን ነበረ ማሽን
ልጅ ለማስ- ይዣት
ልጅ ለማስመዝገብ ነው ደንበኛችን።
እ፣ ጸበሉ በቃል
እሺ የቢጃይ መለያ ቁጥሮትን ይንገሩኝ ወይንም TIN ነበሮት
ይህ ነበር ዜሮ ዜሮ ሀምሳ ስድስት ዜሮ ዜሮ ሀምሳ ስድስት
ዘጠና አንድ ዘጠና አንድ አ- እ፣ ቆይ አንዲ ያው ስቺ ንገርሽ ከተሳሳትኩ እሺ